Wasting secondary. ጤና ሄሎ ይስጥልኝ። ይሰማል?
ጠብታ ነው።
አዎ፣ ጠብ- ጠብታም ብሎኝ ነበር።
እንትን እንትን የእናንተን አገልግሎት ለማግኘት ከጳውሎስ አሚን ሆስፒታል እሺ፣ እንዴት እንዴት አረ- ልታደርጉልን የምትችሉት ኮሚኒኬት አድርጋችኋል ጳውሎስ እ?
ከጳውሎስ አቤት አረግ አዎ ኮሚኒኬት አድርጋ- በኦክሲጅን ኦክሲጅን እንፈልጋለን።
አሜን ነው አይደል?
አሚን ሆስፒታል አብነት ማለት ነው።
አዎ፣ ኮሚኒኬት አድርጋችኋል አሜን ሆስፒታሎችን ለማስፈጸም ያብራችኋል።
አይሰማም እናትዬ?
ቆይ ልደውልልህ።
እሺ እሺ።